አቤት።
hello ወይ ሴፍ እንዴት ነህ?
ደህና ነኝ፣ እግዚአብሔር ይመስገን። ወይ ደህና ነሽ? ወይኔ እግዚአብሔር ይመስገን ደህና እንዴት ነሽ? እ ነኝ። አለሁ። እኔ የምልህ እ የሚኒስትሮች list አለ እንዴ? ሴፍ እንደ ሚኒስትሮች እ እ ሊስት አለ እንዴ?
እ እንትና ጋር ቆይ እስጢፎ ጋር አ- አሁን ስለወጣው ከግቢ እ ማጋለ እ ሊ- እንትና እስጢፎ እስጢፋኖስ ጋር ደውይለት ስልሳ ዜሮ ዜሮ ስልሳ አይለኝም እባክህ።
እ?
እኔ እሱ ብዙ አን- hello።
እንትን አን- አንግባባ።
አይ ምንም መግባባት ያስፈልጋል። ከእንትን ነው በከንትን በል እኔ ውጭ ስለሆንኩኝ ነዋ በቃ እሺ፣ እሺ፣ እሺ።
ነው አንድ ስመጣ ዜሮ አላው አስራ አስራ አንድ አ፣ በቃ ስልሳ ዜሮ ዜሮ ደውዬላት ስልሳ እላታለሁ። በቃ እሺ፣ በቃ እሺ፣ እንጂ ይኖራል እዛ እሺ፣ እሺ።